ሄሎ ጤና ይስጥልኝ ተድላ አምቡላንስ በኮምን ልርዳው? ሄሎ አብሮ ይስጥልን ተድላ አምቡላንስ በኮምን ልርዳው?
ሰምቼ ነበረ በቀደም ቁሬታ ካቢኔ እና ዘውድ ዘውድ ሰምሬቴ
ከሰሜኑ ዩቲል የት?
ሰምሬቴ ዘውዲቱ
ከሰሜኑ ዩቲል ዘውዲቱ ከሰምሬቴ ወዘውዲቱ
ድምፆት እየተሰማኝ አለም ትንሽ ሄሎ።
ጮክ- ሄሎ ሄሎ ጉረቱ ጉረቴ ዛሬ አደርጋለሁ እ እ?
ጉረቴ ጉረቴ ዛሬ አደርጋለሁ ፍራንክ የለኝም አገልግሎት ሰኛላችሁ
እ፣ አጠገቡ በደንብ ሊያብራራልኝ የሚችል ሰው ካለ ስልኩን እባክዎ ይስጡት
ዝናይ ዝናይ ና